ሌሎች የምልታዘዝ ቴሌቪዥን ሄሎ
ሄሎ ጤና ይስጥልኝ። የምልታዘዝ ቴሌቪዥን
ሄሎ ቴሌቪዥን ነው። ምን ልርዳው?
ሄሎ ይሰማኝ። የምልታዘዝ ቴሌቪዥን
ኦሮሞ ሸዋኔ
እሺ፣ አንድ የመስመር ይጠብቁኝ። እሺ፣
ሄሎ ጤና ይስጥልኝ። አባቶች እንደምርዳው
ሄሎ አቤት
ኦ አቤት ጠጋን ጅራማ ተፈጠረ ሄሎ
ማሊሽ ኒ ገርጋሩ
ቴሌብር
ማሊ